Leslie
ሰላም
ሰላም እባላለሁ ከአሪፍ ፔ ነው የምደውለው። ይቅርታ ብራቮ ቤቱ ከየት ከየት?
ከአሪፍ ፔ
አሪፍ ቤት። ሰላም እንዴት ነሽ? እሺ እሺ። ያ እግዚአብሔር ይመስገን። ብራቮ ቤት ነው
አዎ
ጤና ይስጥልኝ። የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርሶን ለመጋበዝ ነው። ዝግጅቱ አሪፍ ፔ በሚሰጠው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋት ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
መቼ ነው ቀኑ? ላኪልኝ ቴሌግራም ላይ invitation እንኳን ቀኑ ለ venue ው ምናምን ያለበት invitation ሳይሆን ያው ቀኑ ሲደርስ ኢሜይልና መልእክት ይላክሎታል ለማስታወስ።
እሺ እሺ እሺ እሺ።
ታህሳስ ሶስት ነው ያው በብሔራዊ ቲያትር ነው የሚካሄደው። ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችላል።
መቼ ነው ቀኑ አልሽኝ? exact ምን ቀን ነው? ታህሳስ ሶስት ሐሙስ ቀን ነው እ፣ ታህሳስ ሶስት ወይም ደግሞ December የት አስራ ነው ቦታው? loca- location ኑ
የኢትዮጵያ ብሔራዊ ቲያትር
አ፣ እሺ confirmation የዛን ቀን ኬጁ ላይ ማወቅ አለብኝ ብዬ እኮ ነው አሁን promise አድርጌ እንትን እንዳልል ብዬ ነው።
እሱ ደግሞ እ፣ ይያዝ።
ቀን ቀን ቀኑ ቀኑ ሲደርስ ከሚክ ትችላለች ቼክ መደራረግ
ምን አሉኝ?
ግን እ፣ እኔ እኔ አሁን እስካሁን ባለ ሁኔታ አም ኢንትረስትድ ቱ ቢ ዴር ማለት ነው።
እሺ ደግሞ ያቸው።
አዎ አዎ እንደዛ ብለሽ ያልሽ እሺ በጣም ጥሩ ጊዜ ተሰጥተው ስላዳመጡኝ እናመሰግናለን። መልካም ቀን።
ዌልካም ቴንክ ዩ